ጤና ይስጥልኝ ሄደር ነኝ በኩል ምልዳው
አሁን በቴሌግራም ላክልኝ ብለሽኝ ነበር ዲፖዚት አድርጌ የመጀመሪያዋና የመጨረሻዋ ናቸው ዲፖዚት ያልሆኑት። በመካከል ላይ አንድ ዲፖዚት አድርጎልኝ ይፈልጋለሁ። የመጀመሪያዋ ከቴሌ ብር የላኩልኝ የላኩልኝ እሺ የእናንተ አጥቄው ስለነበር የመጨረሻዋ ዳይሬክት እናንተ ላካችሁ ነው የላኩት።
እሺ ከቴሌ ብር ነው አይደል? ሁለቱም ትራንዛክሽን አዎ ሁለቱም transaction ከቴሌ ብር ነው።
እሺ ለማያቸው አንደኛው የመጀመሪያው አራት መቶ ሀምሳ ያልኩሽ ነች።
አዎ የሁለተኛው የመጨረሻው ደግሞ አምስት መቶ ያልኩሽ ሁለቱም ልትሆን ነው።
እሺ እሺ ደንበኛችን ደርሶናል። ለሚመለከተው ክፍል እናስተላልፋለን።
እስከ መቼ ይስተካከላል?
Exact time ኡ ልነግሮት አልችሉም። ብዙ ያመለከቱ ሰዎች ስላሉ ትንሽ ሊዘገይቦት ይችላል። ግን እኛ እናሳውቆታለን፣ ደውለን እናሳውቆታለን ሲስተካከል። ስለደወልን አመሰግናለን። መልካም ቀን።